ሌላ
ልኬልሽ ነበር ቴሌግራም ላይ ቤት ምን አልሽኝ? እናት
ልኬልሽ ነበር ቴሌግራም ላይ ላኪ ብለሽኝ የ payment ቁጥሩን ይዞ አለቀልኛል።
ሌላ
አይሰማም
ይሰማል፣ ይሰማል። ሰላም ነው አለ ሰላም። አሁን ላኪልኝ ቴሌግራም ላይ ብለሽኝ ነበረ። በእኔ ቁጥር ብቻ ካልሆነ በሌላ ቁጥር አሁን ሌላ ቁጥር አለኝ ቴሌብር ያለኝ መች ላይ deposit አላረጋለኝ ያንን save አርጎ የኔን ስልክ ብቻ ፍሬ ሲቢ አዎ፣ ሲቢ እንትን እያለ አይደለም። እሺ ሲቢ እንትን አገብቶኛል። በቴሌ ብር ደግሞ ሌላ ቁጥር አለኝ። አሁን ለምሳሌ ቁጥሬ ሞልቼ ሌላ ጊዜ እጠቀም ነበር። password ኡን እሞላለሁ ራሴ ጋር ስለሆነ እንደዛ ችል ነበር። አሁን ግን ይሄ የምጠቀምበትን ብቻ save አርጎ ሌላ ቁጥር አላጠፍም ማለት ነው።
okay። እስኪ በሌላ እስኪ ትልኪልናለች ወይ?
ላኩት። ለቴሌግራም ላይ የሚመልስልኝ ሰው አጣሁ። ልኬዋለሁ እ እሺ፣ እናየዋለን።
ይኸውና ይኸውልሽ እንዴት መሰለሽ ከዚህ በፊት አሁን ለምሳሌ ሲቢ ብር እምቢ ሲል ሌላ ቁጥር በሌላ ቁጥር ቴሌ ብር ስላለኝ ያን ቁጥር ሙላና password ይጠይቀኛል። password ኡን ስሞላለት ብሩን deposit ያደርግልኛል። አሁን ግን ይሄንን ቤት ቤት